ሄሎ
ሄሎ አቤት።
ሰላም ጤና ይስጥልኝ።
ሰላም፣ እግዚአብሔር ይመስገን
five L መኪና ነበረ ፓስተር ጋር
አለን። አዎ ሁለት ሺህ ሁለት ሞዴል ሁለት ሺ ሶስት ሞዴል ነው ያላችሁ።
ሁለት ሺህ ሶስት ሞዴልም አለ። ሀያ ስድስት የሚባል ነው ዋጋው ነው ያየኸው።
አዎ ዋጋው ሀያ ስድስት ነው መሰለኝ። ባንክ አንድ ሚሊዮን ድረስ ይመቻቻል ስትል ይሆናል።
አዎ ባንክ እስከ አንድ ሚሊዮን ብር ድረስ እሱ cash ነው፣ ባንክ የለውም።
ባንክ የለውም። አይ እዛ ማስቴሽኑ ላይ ግን እንደዛ ነው የሚለው ብዬ ሀያ ሁለቱ ነው ለሀያ ሁለቱ ሞዴል ነው ሀያ ሁለቱ ስንት ነው?
አንድ ነጥብ አምስት አንድ ነጥብ አምስት አዎ አንድ ነጥብ አምስት five L ነው አዎ five L ሁለት ሺህ ሁለት ሞዴል ባንክ የሚመቻቸው ነው ወይስ
ባንክ የሚመቻችለት እስከ ስድስት መቶ ሺህ ብር ድረስ ነው።
ስድስት መቶ ሺህ ብር ነው? ዋጋው አዎ።
ሙሉ ዋጋው ስንት ነው? ሁለት ሺህ አንድ ነጥብ አምስት እሺ ማለት ነው። ፓስተር ጋር ነው የቆመው እሱ?
አዎ ፓስተር አደባባይ እሺ